thấy ở ở ở Phú Quốc đợt này cái thằng à, ở Hải Dương đúng rồi
ሄሎ
ሄሎ
ሄሎ ሄሎ ሄሎ፣ ሰላም መርሀባ።
አዎ እንትን ድሬዳዋ አለ እንዴ ነገር ድሬዳሃብ
ያ
ድሬዳሃቡ ይችላል በሪ
ስንት ጊዜ
እ እ ስንት ጊዜ የት
ስንት ሰዓት አለ
የት ነው
ድሬዳዋ ድሬዳዋ ጅጅጋ ወደ ድሮ አ ድሮ ብሏል
ጅጅጋ ድሬዳዋ
ሄሎ
ሄሎ ስንት ሰዓት ተፈልገው እ፣ ስንት- አንድ ሰዓት አለ እንዴ አንድ ሰዓት የለም
እ፣ ስንት ሰዓት አለ
እ አስራ ሁለት እ፣ በዋት አለ
አስራ ሁለት ሰዓት አ፣ እሺ።
በዋት አለ እን ሁለት ሰዓት በዋት አለ እም፣ አምስት ሁለት ሰዓት አምስት ሰዓት
እሺ ሁለት ሰዓት አለ አይደል ሁለት ሰዓት ሁለት ሰዓት በዋት አ
ምስ ንስከ ደንበ
ሁለት ሰዓት ሁለት ሰዓት ማለት እ፣ ሱብሓ ስምንት ሰዓት ነው አይደል ስምንት ሰዓት ሞርኒንግ
አ
እሺ በቃ ሁለት ሰዓት ሁለት ነው ሰዓት ሁለት ሰዓት አዎ።
ነው ሃይ ደሞኒ
አዎ ሁለት ሰዓት ሞርኒንግ ሁለት ሰዓት ሁለት ሰው ዋለ በቆ አይ መጋይስ
በጋ አዲስ
አዲስ
አ አዲስ
ሁለት ሰዓት ነው
አ ዋው ለበቆ ሆየ
lambarka kan ba
አይ ማይ ዜሮ ዘጠኝ ayo አስራ አንድ አስራ አንድ
ሰላሳ አራት
ሰላሳ አራት
ሀምሳ ስምንት
ሀምሳ ስምንት ሀያ ዘጠኝ
ሀያ ዘጠኝ አ
አዎ እኔ ለአንተ ምሕት ኮይሳ በይብር ነው በይሳ
አ በኢብር አይደል በኢብር አ ኢብር
አይ ለምርክ ለአንተ ተቆሮ ዜሮ ናይን እሺ አለ
አንድ ሺ- አሁን አ- አንድ ሺ ሁለት መቶ
እሺ አንድ ሺህ ሁለት መቶ አየህ አዎ
እሺ አሁን ላስገባ እዚሁ።
አዎ eber sagaal
እሺ አንድ ጊዜ ቆይ።
zero nine
እሺ አንዴ ቆላ ሻይ ቆይ። አስራ እሺ ቆይ። እሺ send money ነው አይደል?
ዜሮ ናይን
አ ፔይመንት ነው ወይስ ሴንድ መኒ ነው? እሺ ዜሮ ዘጠኝ
ሰባ ሰባት ሰባት ሰባት ዜሮ ዜሮ
ዜሮ ዜሮ ሀምሳ አንድ ሀያ አንድ ሀምሳ አንድ ሀያ አንድ አዎ
አንድ ሺ ሁለት መቶ አይደል? ለበ ፑኒዮ ለበበቆል አዎ
እሺ መርሀባ ኮል ሴንተር ወያን አዎ
እሺ ዋለቴ ላይ አስገብቻለሁ።
ሁለት አዎ ገባኝ
አየሽ ትኬት እዛ ነው
ያው ትኬት ሀ
እ፣ ችግር የለም ትኬት።
አዎ ችግር የለም ችግር የለም እሺ እሺ። አየ ማክሰንታ ሀይ ኦኬ አመሰግናለሁ እሺ